Hello
Hello ሰላም ጤና ይስጥልኝ።
ሰላም ነው፣ እንዴት ነሽ?
አለ እግዚአብሔር ይመስገን።
አለን። እኔ የምልሽ እ፣ የዛሬ ሳምንት አካባቢ ምናምን እንትን ሰጥቼ ነበር ማሽን እሺ እ?
ለ service እሺ ደርሷል እንዴ? መሐመድ ሳላ ሰይድ የሚል የማሽን ቁጥር ትነግሪኛለሽ?
እም፣ እሺ እንበልሽ TDB
TDB
ዜሮ ዜሮ ዜሮ ሶስት
እሺ ስድስት ሰላሳ ሰባት
ስድስት ሰላሳ ሰባት እድሳት ነው የገባው።
እም፣ እድሳት ነው service ነው የሚባለው ይሄ እንትኑ የለም
ስሉ ይሄ አመታዊ service
አመታዊ እድሳት እሺ check አድርጌ እነግርሻለሁ።
እሺ